ጤና ይስጥልኝ። ሁሉ ስፖርት ነው በአካው የምንወደው።
ጤና ይስጥልኝ። ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
ብር ለማስገባት ፈልጌ ነበር። በቴሌ ብር ነው ወይስ በምንድን ነው የሚቻለው?
ይቻላል። ቴሌ ብር ላይ ያስገቡ።
እሺ እንትን ከ win ከሆነ በኋላ እንዴት ነው እንትን የሚሆነው?
እ?
win ከሆ- ከሆነ በኋላ እ፣ በባንክ ነው ወይስ በቴሌ ብር ነው
በባንክ ነው የሚወጣው?
በቴሌ ብር
ለማውጣት እሱን ማለት እዛ ነው?
ላይ ያለ አማራጭ ሎት አ፣ በፈለጉት አማራጭ ማውጣት ይችላሉ።
okay እዛ ጋር ይሰራል በደንብ።
አዎ
ጥሩ በቃ ይሄን ለመጠየቅ ፈልጌ ነው። እሺ እሺ።
እሺ።